ጤና ይስጥልኝ ፖርት ነው ባኮ ለዳው አዎ ዲፖርት አድርጌ ነበር አልገባም። አሁን ደውዬ ነበርና ስክሪንሻት ልክ ያለው
ማን ቢለው ነው የላኩት?
ቴሌግራም ቦት ይላል ሁሉ ስፖርት። አዎ ቴሌግራም ቦት አይደለም፣ የእኛን ቁጥር የያዙ
ኦኬ እሺ።
ዘጠኝ ቆይ አንድ እሺ። ዘጠኝ ሰባ ስምንት አይሰማም።
ሰባ ስምንት እሺ እሺ።
አስራ ስድስት አስራ ስድስት እሺ እሺ።
ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ። አመሰግናለሁ።
እሺ